ምን አለ?
የለም
አቤት ጤና ይስጥልኝ። እባክዎትን ምን ላድርገው?
አብረን ጦር ማማ ምን አለ?
አንተን ማቆም ነበረ።
ቴሌቪዥን ነው ከብት ሰማኝ ነው አቤት ሰማኝ ነው አረ ድምፅሽ አይሰማኝም።
ቴሌቪዥንን ለማቆም ስትባለ
አዎ
ኮከብ ዘጠኝ ሰማንያ አምስት ምን ይሻላል ብለው ይላኩና ከዚህ ስድስት ቁጥርን ተጭነው ማቋረጥ
አልተሰማኝም።
ኮከብ ዘጠኝ አምስት ምን ይሻላል ብለው ይላኩና
ዘጠኝ ሀያ አምስት
ዘጠኝ ሰማንያ አምስት
Okay ዘጠኝ ሰማንያ አምስት አዎ ኮከብ ዘጠኝ ሰማንያ አምስት ምን ይሻላል አድርገው ይላኩና ከዛ ስድስት ቁጥር ላይ ለማቋረጥ ስድስት ቁጥር ላይ
እሺ